Briggs. Berhanu. Dionysus. Hello?
Hello ጤና ይስጥልኝ።
ወይ?
ብርሃኑ ከቬስት አማን ነው?
ደውል። እንዴት ነህ?
አ? አ- አ- ኦኬ አሉ እሺ ሰላም ምን ነው?
ነበር? እ፣ አብዱ ነህ?
ሀሚድ ሀሚድ ነኝ።
አ?
ሀሚድ ሀሚድ ነኝ።
Okay እ፣ ሰላም ነው?
እንዴት ነህ? እሺ እ፣ ምን ነበር?
አለን አለን እንትን ፈልጌ ነው ማስኬድ ነው ጽፌልሃለሁ እና እ፣ አ።
ለምን መሰለህ እንዲህ ትደምሩታላችሁ ወይ ምናምን ያልኩ አሁን እንዴት አ።
መሰለህ shop cashier ዋና cashier ቱ በአንድ ላይ እያወጡልኝ እኔ ለሂሳብ ለማድረግ አይመቸኝም ገብቶሃል ለሰራተኞች ማለት ነው በአንድ ላይ አድርገው ደምረው ነው እየሰጡኝ ያሉት አዎ አሁን ለምሳሌ ኬኖና ፈረሱ በአንድ ላይ የምትደምሩት ከሆነ ለእኔ አይመቸኝ ሂሳብ ለማድረግ የምትለያዩት ከሆነ ሾፕን ንገርህና በሾፕ ዝናቡ አላማጣ ሁለት በሚለው ነው በዛ ስሩልኝ ካልሆነ ማይ እንትን የሚለያይ ከሆነ ግን ማለት በአንድ ላይ የሚሆን ከሆነ ግን የሚሰራው ሌላ ሾፕ ስጠርልኝ
ኦኬ እ፣ ቆይ አንዴ እሺ አንዴ
ባይ ዘ ወይ ፋይናንስን እደውልላቸዋለሁ ብዬ ነበር። በቃ ፋይናንስ፣ ማለት አዎ፣ ካ- በስራ አሁን ሰዓት።
ለምሳሌ ለምሳሌ cashier ኣን ዝናብ አላማጣ ሁለት አለ አይደለ?
አ፣ እስከ cashier ሶስት ምናምን ነገር አለኝ አይደለ?
አ፣ በቃ በተለያየ ነገር መሆን አለበት። በቃ cashier ኣን cashier ቱ ምናምን ብሎ ድምር መምጣት አለበት።
Okay።
ድምሩ የካ- የካ- የዝናብ አላማጣ ኦኬ።
ሾፕ አ፣ ምናምን ነገር ብሎ የእያንዳንዱ team የተለያየ መሆን አለበት ነው መሰለኝ።
አዎ ለእያንዳንዱ- ሂሳብ ለማድረግ ሂሳብ ለማድረግ አይመቸኝም ላይ
እሺ አንዴ ጠብቀኝ። ጂአር ነው አይደል? ጂአር ነው ጂአር አ?
ነው አይደል? ጂአር ጃር አ እ፣ እንትኑ ኬኖ ነው መል- ለይቶ ማወቅ ይቻላል ነው ሁለቱንም፣ ያኛውም ቢሆን ይሄኛውም
አዎ፣ ይለያል። ግን አዎ።
ቆይ አንዴ ጠብቀኝ። እሺ አንዴ እሱን እሱን አድርጉኝ።
ሄሎ
ወይ አንዴ ቆይ ብሩክን አዋራው እስኪ።
አለው እሺ።
ሄሎ